hello ጤና ይስጥልኝ ቺፕ
ጤና ይስጥልኝ ቺፕቺፕ ነዋ።
አዎ አዎ
ትናንትና ልከን እቃ ምናምን አዘን እስካሁን ድረስ አለ አልደረሰም።
እስኪ ስልክ
የእኔ ስልክ አዎ የታዘዘበትን ወይ አንድ ሰው ችግር የለም እሺ ሀምሳ አምስት ሀምሳ አምስት አርባ አርባ ዜሮ አራት ዜሮ አራት አስራ አራት
ተስፉ ነው የሚለው አ ተስ
እሺ
አ ኦኬ እና መቼ በዚህ ነው የሚመጣው?
በዚህ ታዘዘ order የለም ሌላ ስልክ ይኖረዋል ምናልባት
እሺ እንደዛ ከሆነ ሀያ ሰባት እሺ አንድ ዜሮ ዘጠኝ ሀያ ሰባት እሺ ዜሮ ዘጠኝ ዜሮ ዘጠኝ
ስልሳ ሶስት አራት ስልሳ ሶስት ሀያ አራት አ እሺ ኦኬ ይህም ራሱ personal order ነው አይደል አ በሱ ነው order ያደረግነው።
okay ፓስታና jam
አ ፓስታና ያ የሚቀበው አዎ strawberry jam አዎ strawberry yeah የት ነበር location ኑት የሚመጣሉት መነን መነን okay ስለዚህ አሁን ለቀጣይ ቀን ላስገባሉት ይቅ- መቀበል ይችላሉ አ ነገ ነገ ይቻላል።
አዎ እሺ ነገ ከሰሩ ነገ ያመጣሉ ካልሆነ ሰኞ ይመጣሉታል በቃ እሺ እሺ እሺ እሺ መልካም ነው